ሄሎ ሄሎ አቤት።
ጤና ይስጥልኝ አቶ ጋሽ አብሮ ይስጥልን እናት።
እን- እንደምን አሉ?
እግዚአብሔር ይመስገን አልሞ።
ከመቶ ሰከንድ ነበር የምደውልልዎት።
እሺ እናት።
እ፣ ነገ የስጦታው ፕሮግራም ስላለ ቦታውን ልነግሮት ነበር አድራሻውን።
እ፣ እሺ እ፣ ፒያሳ ቸርችል ሆቴልን ያውቁታል?
ፒያሳ ቸርችል። እኔ ክፍለ አዎ።
ሀገር ነው ያለው ክፍለ ሀገር ነው ያለው በ- ውክልና ይቻላል አይደለም?
Okay፣ ውክልና ነው ከርሰው?
አዎ።
እሺ፣ አንዴ መስመር እደውልልዎታለሁ፣ መልሼ ላሳውቅዎት።
እሺ እሺ።
እሺ